እያጨበጨብን ጌታ ከፍ እናድርገው። መንግስት ያንተ ነው፣ ስልጣንም ያንተ ነው፣ ኃይልም ያንተ ነው፣ ብርታትም ያንተ ነው። መንግስት ያንተ ነው፣ ስልጣንም ያንተ ነው፣ ኃይልም ያንተ ነው፣ ብርታት መንግስት ያንተ መንግስት ያንተ ነው፣ ስልጣንም ያንተ ነው፣ ኃይልም ያንተ ነው፣ ብርታት መንግስት ያንተ መንግስት ያንተ ነው፣ ስልጣንም ያንተ ነው
Thank you. ክብር ላይ ክብር እንጨምራለን። ይህ ሁሉ ያንስብሃል፣ ከዚህ በላይ ክብር ይገባል። ምስጋና ሃሌሉያ እናበዛለን፣ በክብር ላይ ክብር እንጨምራለን። ይህ ሁሉ ያንስብሃል፣ ከዚህ በላይ ክብር ይሰማሃል። ምስጋናችንን እናበዛለን በክብር ላይ ክብር እንጨምራለን። አዎ ይህ ሁሉ ያንስብሃል፣ ከዚህ በላይ ክብር ይገባል። ምስጋናችንን ምስጋናችንን እናበዛለን በክብር ላይ ክብር እንጨምራለን። አዎ ይህ ሁሉ ያንስብሃል ከዚህ በላይ ክብር ምስጋና ለስምህ ይሁን ምስጋና ለስምህ ምስጋና ለስምህ ይሁን